Hello? Hello? hello hello አይሰማም
እኔ የሰማሁት ነው።
ነው። ትናንትና ደውዬ ነበር፣ screenshot አድርጌ ልኬ ነበረ፣ አ ግን አልተመለሰልኝም።
በዚህ ስልክ ነው የላኩት።
አዎ
አንድ ጊዜ ጠብቁ።
እሺ
ተላልፎ መልስ ስናገኝ እናሳውቆታለን።
እ እ ተላልፎታል፣ መልስ ስናገኝ እናሳውቆታለን።
እሺ። አይ ሁለት ቀን ሆነው ብዬ ነው። እሺ እሺ